እንዴት አደርሽ ወይዘሮ ወይዘሮ መልካም?
ጥልን ብቻ ኢትዮጵያ ቤተልሔም ባኮ ምርዳት ነስትልኝ ሰላም አደራችሁ።
እግዚአብሔር ይመስገን።
ከቴክኒክ
ምን አሉኝ ደንበኛችን?
ከቢጄ ከቢጄ ነው ከቴክኒክ
ይቅርታ ደንበኛችን ድምጾት ይቆራረጣል። ምን አሉኝ?
እሺ ሄሎ አሁን ይሰማኛል። ምን አሉኝ?
ትናንትና ትኬቶች ወደ እኔ መጥተው ነበረ ስምንት ትኬት ዛሬ ትኬት ስምንት ሀምሳ አምስት መጥቶልኛል።
ስምንት አምሳ ትናንትና ደግሞ መጥቶልኝ ነበር እና ሁለቱ አንድ አይነት ቤት ነው ግን ስሙ ተለያየብኝ። አሁ ሆቴል ቁጥር ሁለት ነው ተብሎ የተመዘገበው ዛሬ ደግሞ አዋው
ሀምሳ አምስቱ የሚለው አዋው ሆቴል ነው። የየትኛው ነው?
ኮድ ስለሌለው ኮዱን የተጠቀመች አልመሰለኝም።
እሺ እ ምን እንድረዳ ነው የፈለግከው እዚህ ላይ?
አይ አን- አንድ አይነት ነው።
ይለኛውን ንገረኝና ከዛን እ፣ ሄሎ አይስ- አይሰማም ነው አሁን አርባ ስድስቱን አግኝቻለሁ የሌላኛውን ትኬት አ ስምንት አርባ ስድስት እና ስምንት አምሳ ስምንት አምሳ አምስት ዛሬ ነው። ስምንት አርባ ስድስት ትላንትና የተደወለው።
እሺ አንድ አይነት መሆኑን እ፣ ደዋዮቹን ላጣራና መልሼ እደውላለሁ።
እሺ እሺ